ዘጠና አስር የተሸጠር ማቅረብ አኮልዳት
እንትን ዋጋ ማወቅ ፈልጌ ነበረ የትኬት።
እሺ
ኦገስት አስራ አንድ ነው መመለሻው ለሴፕቴምበር ሶስት
ኦገስት አስራ አንድ አዎ መመለሻው።
ሄሎ ሄሎ አዎ ኦገስት አስራ ወዴት አሉ?
አንድ እ ዱባይ ወዴት? ዱባይ።
አዎ okay አስራ አንድ August ወደ ዱባይ
መመለሻ September ሶስት መመለሻ።
September ሶስት okay